እንደነስር በሽት ቤት ቤት ነው የሚለዳው
በእናትህ ስቦስ ሲያልቅ ማታ አይጥለህ አሁን አይገባብኝ ምን አልከኝ?
ድባስ ያረገ ነው
ሄሎ ኢላ እስካሁን አይገባም ብሩ
ዲፖዚት
አዎ ዲፖዚት ያደረክበትን ቴክስት ቴሌግራም ላይ ላክልን። እሺ።
ቴሌግራም አዎ አዎ። ተከቤት ቤት ስልክ ቁጥር ጋር አድርገህ ቴሌግራም ላይ ላክልን።